ሄሎ
ወይ ወይ ሰላም ነው?
አለን እግዚአብሔር ይመስገን።
ቆይ አንድ ይቅርታ አስራ ስምንት ሀያ ሰባት
አስራ ስምንት ሀያ ሰባት ምን ሆነብህ?
እኔ ጋ ይኸውልሽ እንዳሰረው ብሎ ነበረ እና የካንሰ እንደ ካንሰል ሲሆን የሚጠፋው ነገር አለ አይደለ? ፒክዳፕ እንዳትዪው ማን ነው እንዳሰራው ያለ?
የሞተረኛ ኦርደር ሞተረኛ ተገኝቷል እና እንዳሰሩ ተብያለሁ።
ሀያ ሰባት ስም ማን ነው?
በአምላክ አዎ፣ እና ማለት ነው ልጅ።
ዲስፓቸር ነው እንደዛ ያለ?
አዎ ዲስፓቸሩ ደ- ተደውሎልኝ ነው እንዳሰረው ሞተረኛ ተገኝቷል እና እኔ አክሰፕት ብዬ ነበርና ከእኔ ውስጥ ይወጣል ተብያለሁ።
እኮ ታዲያ ምንድን ነው አሁን የምልህ?
እኔ ጋር አልወጣም፣ እሱ እንደኔ ጋር አልወጣም። እሷ እንደ ስራ አይነት እንትን ብሎ አልወጣም እኔ ጋር እስካሁን።
ቆይ አንዴ ጠብቀኝ እሺ። በአምላክ እሺ አሁን ስሚኝማ። ሄሎ እኔ እየሰማሁህ ነው ወይ? እኔ እኮ ስሚኝ፣ ይሰማኛል።
ስሚኝማ ይኸውልሽ ወይ ኦርደር ይወጣላል እየሰማሁህ ነው ተብያለሁ። አ- በአምላክ።
እ እ እኔ እሱን አንተ ነህ ያልከኝ፣ እሱን አልጠየቅኩም። እስክታይ እኮ ትንሽ ጠይቅ- ትታገኛለህ።
ድምፅሽ እኮ ይወጣል። አዎ
አይ ይሰማኛል። እኔ በአምላክ ልጠይቅልህ። እንዴ ጠብቀኝ እሺ።
አስራ ስምንት ሰላሳ
አቤል እ፣ የባምላክ ይወጣል። አቤል የባምላክ ይወጣለታል፣ ሌበኛ
ይወጣልሃል ባምላክ። እሺ
ከስር ምንም አያገባኝሽ፣ ምንም ያገባኝ ነገር የለም። ለማለት ነው።
እኮ ይኸውልህ፣ ይወጣል ይወጣልሃል ባምላክ።
በቃ ቻው።
እሺ